ቶሎ ካልመጣ
ተመጣ ተነስቶ
እሺ ግባ ማለት ነው። ሰላም ሰላም። እንዴት ነው ስልክህ በእንትን ነው እንዴ? በቴሌግራም ነው እንዴ እየደወልክ ያለው?
ይደውልህ አንተም ንገር ዜሮ ዘጠኝ ይደውላል ስልክ ንገር ሄሎ ተደውል እ ቶሎሳ አቤት
ደህና ነህ አለሁ እግዚአብሔር ይመስገን የት የት አለህ ውጭ ነው ያለሁት ገና ነኝ ገና ነኝ አልመጣሁም
አናውራ ቶሎ ቶሎ ና ና ና ቶሎ ሰዓት እ?
ረፈደ። ና ቶሎ ጫ ጠፍን ሰዓት ረፈደ።
መኪና መኪና ይዛችሁ ና ኑ ውሰዱኝ
መኪና ሩቅ ነው ያለሁት የት ነው ያለ?
ሩቅ
አይደለም አንተ አትቀልድ። እኛ ያው ረፍዶብናል። አንድ ቀን መጨረስ እየቻልን አይደለም። ረፍዶብን ከዚህ እየወጣን አዎ በጣም ሩቅ ነው ለስራ ጉዳይ ሆነ ቦታ ደርሼ ነበረ እየመጣሁ ያለሁት እና ተዘጋጁ ለማንኛውም
እኛ ቆመን ይኸው አንተ እኮ አንተ ጠረጴዛ ላይ ሆነን ነው አሁን የምናወራ።
አሁን ዞር በሉ እዛ አትቁሙ
ኧረ አትቀልድ። እኔ ያው እየሰሙ ነው እዚህ ኃላፊዎችም ይምጣ ታዲያ ይስሙ እንዴ ብሰሙ እኔ ምንድን ነው እንዴ
እኔ ና ቶሎ ቁም ስለኛ ነኝ እንደ እኔ
እ?
ቁም ስለኛ ነኝ እንደ ሁሌ ከማንቀሳቀስ አለብኝም
አዎ ጨውን ስጠንና ና ትንቀሳቀሳለህ።
ቶሎሳ ኦ መኪና ካልተላከልኝ አልደርስም።
የት ነው ያለ?
እ፣ ቀጠለ መድኃኒዓለም ባታ ላከ ያም- እ?
ባታ ማርያም ላከ ብርጃለሁ።
በቃ እየቀለድክ ነው አይደልሽ?
የምን ቀልድ ነው እንደ እውነቴን ነው እንጂ እኔ ቀልድ አላውቅም እኮ ቶሎሳ ና ቶሎሳ ቀልድም ና አላውቅም።
ዮኒ ዮኒ ቶሎሳ ና አንተ ዮኒ ዮኒ ዮኒ ቶሎሳ ና እ ቶሎሳ ቶሎሳ ቶሎሳ አንድ ቶሎሳ አስር ደቂቃ
ቶሎሳ ኦ
ዮኒ እያወራል ቆይ ዮናስ ዋናው እ፣
የት ነው ያለ እያለ ነው መጣሁ እየመጣሁ ነው። ጠብቁኝ።
አንተ ቀልደኛ ነህ በጣም ሶስት ሰዓት ለመውጣት እኔን ታጠናህን ቀላችሁ አይደል?
ለማለጉ ነው እሺ ሶስት ሰዓት ነው በፊት ወጣችሁ አታውቅም።
እሺ እሺ እሺ
ተዘጋጅ። ለማንኛውም ያው እየሄድኩ ነው። ይሰማል።
አ እየሮጥክ ነው እያየን ነው ሮጥ ታዲያ ነው እየሄድኩ ነው።
በኋላ ወደ ኋላ ነው እንደምትሄደው
ዳ- ቦታ ዳገት ነው። ዳገት ስለሆነብኝ ነው። ኧረ
ሚስት ነኝ በይው ይለኛል።
አቤት
ባዶ ባዶ ነው።